ነይ ሸጋ የኛ ዶጋ የሀገሊ ነይ ሸጋ የኛ ዶጋ ሸሞን ሟና ሙና ነይ ሸሞን ሟና ሸሞን ሟና ነይ ሸሞን ሟና ሸሞን ሟና የነደፍሽው ጥጥ ተፈተለይ ለጽረብ ቀሚስ ደረሰልሽ ሆይ ያንን ደረበሽ የመጣሽ ለታ ቤቴን ላሳምር ለፍቅጫ ወታ የግቢ ዛፍ ተንቀሳቀሰ ፍልቅልቅ ምንጩ ጠራ ፈሰሰ ፍቅሬ እንግዳዬን እያወደሰ አበባዎችም መዓዛ በዙ፣ ፈኩ ደመቁ ተወዛወዙ፣ አንቺን አጀቡ ላንቺው ተገዙ። ጥርስሽ የሚደለል አይኔ ሰራቂ ነው፣ ከንፈርሽ አባዶ ፍቅሪ ሰው ገዢ ነው። አንቺን የወደደ ያፈቀረ ሰው ሌላ ምን ይፈለግ? እየታደለ ነው። የአገሊነይ ሸጋ የኛ ዶጋ የአገሊነይ ሸጋ የኛ ዶጋ አንሸሞን ሟና ሙና የአገሊነይ ሸጋ የኛ ዶጋ የአገሊነይ ሸጋ የኛ ዶጋ አንሸሞን ሟና ሙና ነይ ሸሞን ሟና አንሸሞን ሟና ነይ ሸሞን ሟና አንሸሞን ሟና እግሬ ከርታታው ሲባስን ከርሞ እጥም ዘርጋባይ ሎጋ ሲል ቆሞ በቃ ተሳካ ተፈታ ህልሜ የአገሬን ቆንጆ አገኘው ጋሜ እህህ መውደድ አጭር እንግዳው ገባ ከኔ ቤት አልፍኝ ከጓዳው አንተን ሊቀበል ከተሰናዳው የሕይወት ጸጋ ክቡር ታላቁ የፍሬ ዘመን እንቁ ያበቁ በላዘጋጀኝ ለማሸብረቁ አትፍረዱ በኔ ስበብ በበዛብኝ አይኗም ሽጦን እሱ በተጋገዙብኝ መተናረማመን አካሄድኝ ብዬ ለምን ከሷ ጋር የኔን ጉዳይ ጥዬ